ጤና ይስጥልኝ። ሁሉ ስፖርት ባኮ የምንወደው
ከቴሌብር ወደ ሁሉ ስፖርት ሁሉ ስፖርት ነው ባኮ የምንወደው።
ከቴሌብር ወደ ሁሉ ስፖርት የተበራሳል ነበር ነገርና ድምጾት ይቆራረጣል።
ከቴሌብር ወደ ሁሉ ስፖርት ሁለት መቶ ብር አሳልፌ ነበር።
ሄሎ
ከቴሌብር ወደ ሁሉ ስፖርት
ድምጾት ይቆራረጣል።
ከቴሌብር ወደ ሁሉ ስፖርት ሁለት መቶ ብር አሳልፌ ነበር።
እሺ ቴሌግራም ላይ ልኮልናል።
አዎ ልክ ሄድሻለሁ።
እሺ አንድ ጊዜ ደግሞ በዚህ ስልክን አይደለም
እሺ ትልኩን ይንገሩኝ።
ዜሮ ዘጠኝ ሰላሳ ስድስት እሺ
ሰማንያ ሰባት እሺ አስራ አንድ እሺ ሰማንያ አንድ
እሺ በድጋሚ እንደቀሎታለን።
እሺ